ሄሎ
ሄሎ አቤት።
እንዴት ዋልሽ?
እግዚአብሔር ይመስገን።
የሆነች Isuzu መኪና በ pickup በ pickup የመቼ ናት? የመቼ ናት?
እ Isuzu የሚል
እ?
እስቲ ቁጥር ልንገርህና እ ካልሸጠው check ታደርገዋለህ።
ይቅርታ አድርግልኛ።
አ text አያደርግም። system ኡ ቀላል ቁጥር ነው። ዜሮ ዘጠኝ አስራ ሀያ ስድስት ዜሮ ዘጠኝ ዘጠና ሀያ ስድስት ዜሮ ዘጠኝ ዘጠና ዘጠና ሀያ ስድስት ዜሮ ዘጠኝ ዘጠና አዎ እሺ እሺ